ሄሎ ሄሎ አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ እንደምን አላችሁ?
እግዚአብሔር ይመስገን።
እ cash register እ ከገዛን ቆይተን ነበር አልተደወለልንም እስካሁን እሺ፣
ሀምሳ ዘጠኝ ሺ ዘጠኝ መቶ
ስንት?
የሀምሳ ዘጠኝ ሺ ዘጠኝ መቶውን
ሀምሳ ዘጠኝ ሺ ዘጠኝ መቶ አዎ
እሺ፣ ስልክ ልንገርህና እሺ ዜሮ ዘጠኝ ስልሳ ቤቱ ላይ ሄለን ትባላለች። ሄለንን አገናኝ በላትና አናግራት። እሷ ናት እያንዳንዱ ማሽኖች ዜሮ ዘጠኝ እሺ ስልሳ ስልሳ አሁንም ስልሳ
ስልሳ ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት አዎ።
እሺ ሄለን ብዬ ነው እ?
ሄለን ሄለን ያልሽኛል አዎ ሄለን ብለህ አዲስ ማሽን ገዝቼ ነበረ። አሁን ያልገኘን ሀምሳ ዘጠኝ ሺ አምስት መቶ እና ውል ፈርማል አልፈረምክም አይደል?
አልፈረምኩም አልተደወለልንም እስካሁን በቃ እና ታናግራታለህ። እሷ እነሱ ናቸው ውልም ደውለው የሚያዋውሉትም delivery የሚያስደርጉትም እሷ ስለሆነች አናግራት።
እሺ እሺ አባ። ምን ሆነብን? ይኸው አወጣልህ እኮ ማሽን